Hello ጤና ይስጥልኝ። እንዴት ነሽ?
አዎ ጤና ይስጥ። ሰላም ነው?
እግዚአብሔር ይመስገን።
አዎ ወደ BestBet ነው።
አዎ BestBet ነው።
አዎ ትናንትና ሰባት መቶ withdraw አድርጊቼ አልደረሰም። account ስንት ብር ነው?
ሰባት መቶ ነበር።
እሺ ንገረኝ እስኪ BestBet ቁጥርህን።
እ፣ ሰፋሪ ነው ቁጥር እሺ ሰባት
አስራ ሰባት እሺ
እሺ አስራ ሰባት እህም፣
አስራ ሁለት እሺ
ሰባ